ጤና ይስጥልኝ ቤት ቤት ቤቴን የምንረዳው።
የትሜነህ ሰላም እንዴት ነህ?
ብሩክን ፈልጌ ነው።
እኔ
ብሩክን ፈልጌ ነው።
ማን ልበለው ይቅርታ፣
ብሩክ ማን ማን ልበለው?
ብሩክ ፈልጓል በኝ። እኔም ብሩክ ኦኬ አንተም ብሩክ ነህ። እሺ እ ብሩክ አረካ።
አ እሺ ብሩክ አረካ ታስተላልፈው ጤና ይስጥልኝ ቤት ቤት ቤቴን የምንረዳው።
ብሩክን ፈልጌ ነው። ብሩክ ነኝ።
ኦኬ አልተላለፈልህም እንዴ? እሺ አ
ሄሎ ወይ ብራ ሄሎ ወይ ብራ
ሄሎ ወይ ወይ
እ እንዴት አደረኩ ብራ? እየጠበቅኩ ነው።
ወይ፣ ሌላ ቦታ ሌሎቹ እየተሰሩ ስለሆነ አረ አንቺ ይሄን እ? ይሄ ነው።
ወ-
ከዛ ቦታ እኔ ልሂድ፣ ችግር የለም ትጨርስልኛለህ።
አይ አይ አረ እዛው ሁንና ነው እንጂ አንተ።
እሺ ቶሎ በል፣ ሌላ ቦታ እሺ ስራ አባቴ ይዘህ- እሺ እሺ ጠብቀኝ አሁን